Hej då.
Hej då. Hej då, Ronny. Hej då, ሮን።
ቆይ
ወይ ወይ።
በቃ የቅድሙ ካንስል ይሆንልሃል። እሺ ምን?
የለም በሚል ካንስል ይሆናል።
ካንስል ይደረጋል።
የፋርማሲው ካንስል አለ አ? እ ካንስል እሺ ካንስል አዎ፣ የፋርማሲው ካንስል አድርጉት በቃ ካንስል አድርጉት በቃ። እሺ Thank you, አንተ thank you.
አትጨቀኛው።
ያኛው ደግሞ ቆይ ስልክ አንስቷል እልልሃለሁ
እሺ እሺ አሮን።
የቦሱ የቦሱን እሺ አ ቆይ እስኪ ስልክ አንስቷል አይታወቅም እሺ እ፣ ሁኔታውን አይቼ እነግርሻለሁ እሺ አሮን እሺ እሺ